ጤና ይስጥልን። ቤት ዘዴት ነው የሚለርደው?
ሰላም ነው። እንዴት ነሽ?
ሰላም ነው።
አለን ዲፖዚት አድርጌ ነበር ከአካውንት ላይ እና መጫወት ፈልጌ ነበረ ከሰላሳ ደቂቃ በላይ ሆነ። እምቢ አለ።
እሺ፣ ዲፖዚት ስታደርግ የደረሰን ቴክስት ልከህልናል?
እንትም ደረሲቱ አልመጣችልኝም፣ ግን ከሲቢ ወደዛ ወደ መጫወቻ የላኩት አለ።
አዎ እኮ እሷን ቴክስት ማለት ነው። እሱን ቴክስት አዎ፣ ቴሌግራም ቴክስት ላይ ይደርሳል።
ላክልን።
ቴሌግራም ላይ ልግባ አላችሁ በዚህ አዎ፣ አዎ፣ አይደለም በዚህኛው ሳይሆን እዚህ page ላይ ማለት ነው።
አ ፔጁ ላይ ራሱ ቴሌግራም page ላይ ባለው ልትለው ማለት ነው።
ይወስድሃል። አዎ።
እሺ እሺ